ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ማሊ
አዎ ማሊ ዳባ
መረጃ ፈልጌ ነበረ እንትን መኪና ፈልጌ ነበረና
እሺ ምን አይነት መኪና?
ኮሮላም ስታስተዋውቁ አይቻለሁ እና ደግሞ ስም አላችሁ አይደለ? ስንት ስንት ሞዴሎች ናቸው latest ኦቹ
compact ያሉት? አይ compact ሳይሆን እ አራት ሲሊንደሩ
እኮ compact በአራት ፒስተን አለን ሁለት ሺ ስምንት ሞዴል
ሁለት ሞዴል okay። ስንት ነው የሚባለው እሱ?
ሀያ ሶስት
ሁለት ነጥብ ሶስት ሁለት ነጥብ ሶስት ማለት ነው።
okay ባንክ ባንክ ጋር የሚያያዝ ነው።
አዎ እስከ ስምንት መቶ ሺህ እስከ አንድ ሚሊዮን ብር ድረስ ይመቻችልሃል።
okay እንትን ነው አይደል? የለጠፉ ናቸው አይደል?
አዎ የለጠፉ ናቸው።
okay የምፈልገው ቦታ ምናምን ማስፈተሽ እችላለሁ።
ይቻላል። አዎ
መልካም። እሺ እንትኑስ ኮሮላስ ኮሮላ ሁለት ሁለት ሺ ሺህ ሰባት ሰባት አለ እ እሺ ሀያ ስምንት ይባላል።
ስንት ይባላል?
ሀያ ስምንት
ሁለት ነጥብ ስምንት okay።
አዎ እስኪ silver ማለት ነው።
ሲልቨር እሱንስ አዎ ብድር እሱም ብድር እስከ አንድ ሚሊዮን ይመቻቻል?
ይመቻቻል። አዎ
አሪፍ እሺ። ስለዚህ እስከ ስንት ሰዓት ነው የምትኖሩት? መጥቼ ለማየት ምናምን እስከ አስራ ሁለት ሰዓት አስራ ሁለት ሰዓት እሺ።
አዎ አዎ thank እዚህ ፓስተር አደባባይ ጋር ናችሁ?
አይ መስቀል ፍላወር ነው እነዚህ መኪኖች ያሉት።
መስቀል ፍላወር ምኑ ጋር ናዝራ ሆቴል ዝቅ ብለህ በአፍሮሊንክ መኪና መሸጫ ወደ ውስጥ ገባ ብለክ
እሺ